Hello
ሄሎ፣ እኔ ደግሞ
ሄሎ
ይሰማል። ነጥቡ ብዙ አትቆጥሬ ጥያቄና መልስ።
የመቶ ሰከንድ ነው።
አዎ
የመቶ ሰከንድ በየሳምንቱ ስለሆነ ሽልማቱ የሚወጣው ያው ነጥቦችን ነው የሚሰበስቡት። ነጥቦችን ሰብስበው የሳምንቱ ከፍተኛ ውጤት ካመጡ ይደወልሎታል። መጠበቅ ነው እርሶ። ከዛ ከእርሶ የሚጠበቀው ጥያቄና መልሶቹ መልስ መስጠት ነው። ከዛ ስልክ ይደወልሎታል አሸናፊ ከሆኑ።
አ- አ- ግን ግን አሸናፊ ለመሆን ምን አይነት ማስቆረጥ ማስቆጠር አለብኝ?
አይ ይሄን ያክል ነው የተባለ ነገር የለም። ይሄን ያክል ነው የሚባል ነጥብ የለም። እርሶ ዝም ብሎ ነው በቃ ጥያቄና መልሶችን መመለስ። ከዛ በኋላ ነጥብ ይሰበስባሉ። የሳምንቱ ይታይና የሁሉም ተወዳዳሪ አሸናፊ ከሆኑ ይደወላል።
አሀ እሺ፣ በቃ አሁን የቱ አድርጉልኛ። እኔ የወሩ አድርጉን የአንድ ቀን አድርጌውን አላውቅም። ታውቃላችሁ።
እሺ ይደወላል። አዎ፣ ይጠብቁ። ያው መጫወት ነው እርሶ።
አዎ፣ እሺ አየ እሺ
ብዙ ጊዜ ስልካቸው ይወጣል እኮ ነው።